መርቴ ባኮት የምንረዳት ሄሎ
አቤት
አቤት ባኮት የምንረዳት
ከኢትዮ ቴሌኮም
ኢትዮ ቴሌኮም አይደለም። ይሄ ሆፕ ኢንተርቴንመንት ከኢትዮ ቴሌኮም ጋር በተባበር የሙዚቃና የሬዲዮ አገልግሎት ነው።
ነው። እሺ፣
ኢትዮ ቴሌኮም ሌላ
እሺ፣ ይቅርታ።